ሰላም ጤና ይስጥልን።
አብሮ ይስጥልን ደህና ኖት።
ነኛ ከ ArifPay ነው የምደውልልዎት።
አቤት ከ ArifPay ነው የምደውልልዎት።
ምንድን ከ ArifPay Sisters Cafe ነው አይደል?
አዎ
እሺ፣ ስለ POS ኡ ለመነጋገር ነበር። ላለፉት ሀምሳ ሁለት ቀናት በ POS ኡ ምንም አይነት transaction እያሳየን አይደለም። ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
ለ- እንጃ cashier ኦች ናቸው የሚያውቁት። ምናልባት ግን እየመጡ እያዩት እየሄዱ ነበረ። ከእናንተ office ም ከ office እስመላ ያሉ ደንበኛችን
እ?
እስመላ ያሉ እየተቆራረጠ ነበር። ምናሉ
ከ office ም መጥተው አይተውታል። ምን ሆኖ እንደሆነ ቢል አላወኩም።
ብልሽት ገጥሟችሁ ነበር? አመልክታችሁ ነበር?
አይ አላወኩም። ምናልባት office ኦች ናቸው ሊያውቁ የሚችሉት።
እሺ፣ ምናልባት እ፣ ስልክ መስጠት ከቻሉ
የ- የ cash account ኡን።
እ፣ እስኪ ዛሬ አልገባውም።
እሺ፣ ስገባ ወይ ነገ በዚህ ቁጥር ልሻለሁ።
ለሱ ደውል።
እሺ እሺ፣ መልካም ቀን ይሁንልዎት። እናመሰግናለን።